Hello?
హలో ያስጠለኝ?
ሀይ ፍሊንት ስቶር አዎ ፍሊንትስቶ ነው ምስል የደወልሽ ምን ልርዳሽ?
ሄሎ ሄሎ ምን ልርዳው?
አይ ሄሎ ስቲ ጓደኞቼ ጋ የደወልኩ መሰለኝ። ፍሊንት ስቶር ነሽ? እንዴት ነሽ? ሀይ እግዚአብሔር ይመስገን አለ።
ማ- አለን ማ- ማስታወቂያሽን አይቼ ነው እሺ እሺ።
ከሶስት መቶ ሺህ ብር ጀምሮ ነው የሚለው አይደል?
አዎ አዎ አዎ ልክ ነው።
እሺ ትንሽ explain አድርግልኝ። ሁሉም area ላይ ነው ወይንስ ምንድን ነው?
አዎ ቅድመ ክፍያቸው ሶስት መቶ ሺህ ነው።
እሺ እ፣ የቀረውን ከአምስት እስከ አስር አመት በሆነ ጊዜ ውስጥ ያለ ወለድ ነው እየከፈሉ የሚጨርሱት።
limit ኡ እስከ አስር አመት ማለት ነው።
አዎ እስከ አስር አመት ድረስ እየከፈሉ ይጨርሳሉ። ያው ሙሉ መረጃ ደግሞ ሶስት ቦታ ቢሮ አለን። እዛ እሺ ሄደው ሙሉ የት የት ነው መረጃ- ያለው? የት ነው ያለው?
ቦሌ፣ ልደታ፣ ገርጂ። አሁን እርሶ የት አካባቢ ሆነው ነው?
እኔ ቦሌ ነው ያለሁት።
ቦሌ ከሆኑ ምናልባት የሚመቾት ከሆነ እስከ አንድ ሰዓት ስላለን እዛው ሀያት ሆስፒታል አካባቢ
እዛ ነው ቢሮአችሁ የቦሌው?
አዎ፣ የቦሌው እዛ ቢሮዎች።
OK price ኡንም ምናምን ይነግሩኛል እዛው አይደል?
አዎ አዎ፣ ሁሉንም ነገር ይነግረውታል።
OK እሺ እሺ thank you እና ማን ልበል ስሞትን? ይቅርታ ማሪያ
ማሪያ። በምንድን ነው ማስታወቂያችን ነው ያገኙት?
ሬዲዮ ላይ ነው የሰማሁት። አሁን እየመጣሁኝ መኪና ውስጥ ሬዲዮ ላይ ከዛ social media ፌስቡክ ላይ ምሳይ አለ ጽፋችኋል እንደዛ።
አዎ፣ OK እሺ፣ በቃ ከተመቸት ይምጡ።
እሺ ዴቭ አይ አሁን እንኳን አይመስለኝም ከነገ ወዲያ maybe።
በቃ እሺ፣ ከነገ ወዲያ እኔም እደውልልታለሁ።
እሺ እሺ ዴቭ ቻው እሺ፣ ባይ ባይ ባይ